ጤና ይስጥልኝ ሄሎ ሄሎ ሄሎ ሄሎ ሁሉ ስፖርት አዎ ነው ምን ልርዳዎ
ሌላ ሲም አለኝ withdrawal አድርጌ ነበር ብር ለመመደብ እሺ እና system ላይ system ላይ አይመጣም ብሎኝ ነው ብሩ።
deposit ነው ወይስ withdraw ነው አ deposit ነው ነው deposit ነው።
በምንድን ነው በቴሌ ብር ነው አ
በቴሌ ብር ከሆነ ከቴሌ ብር transaction ላይ ወይም ደግሞ አዎ።
deposit ያደረጉበትን text የተላከሉትን screenshot አድርገው በቴሌግራም ይላኩልን ስልክ ቁጥር ልንገሮት ያዙ እሺ
ዜሮ ዘጠኝ ሰባ ስምንት